ጤና ይስጥልኝ።
Hello
ጤና ይስጥልኝ። ከ BGI ኢትዮጵያ ነበር የምደውልልዎት። ኢማክስ Lounge
እ
ከ BGI ነበር የምደውልልዎት። ኢማክስ Lounge ኖት?
አዎ
ሰሞኑን የቢ- የ BGI መለያ ቁጥር SMS text ልከንልዎት ነበር። ደርሶታል?
ምን
text ልከን ነበረ። የእርስዎን የ BGI መለያ ቁጥር text አድርገን ነበር። ደርሶታል?
እንጂ አልመሰለኝም። ግን ወይ እንግዲህ
ደንበኛ ስን ይስኖታል። ደርሶታል? text ልከን ነበር።
አልገባኝም።
መስመር ላይ አሉ?
አዎ
text ልከን ነበር። ደርሶታል?
ኧረ አልገባ- አልገባኝም።
እሺ ይ- ልንገሮት፣ ያዙ ቁጥሩን፣ የ BGI መለያ ቁጥሮትን አርባ ዘጠኝ አርባ ስድስት
እሺ
ሀምሳ ሰባት አስራ ሁለት
አስራ ሁለት አዎ
አርባ ዘጠኝ አርባ ስድስት ሀምሳ ሰባት አስራ ሁለት አዎ እሺ፣ ይሄን ለመናገር ነው። መልካም ቀን።
እሺ